እንትኑ ላይ ያለ አይደል እንደ ቅዝ
ሄሎ ሄሎ፣ አቤት ጤና ይስጥልኝ።
ጤና ይስጥልኝ ሜላት እባላለሁ ከዶክና real estate ነበር ምደውለው።
ማን ነው ከዶክና real estate ነበር ምደውለው።
ዶክና ዶክና የሚባል ነው አ
እም፣ okay okay ፍላጎት የት ነው ያላችሁ?
መገናኛ ነው site አችን። ከሶስት እሺ።
ነጥብ ዘጠኝ ሚሊዮን ብር ጀምሮ ቤቶችን እንሸጣለን።
okay ከባለ አንድ መኝታ እስከ ባለ ሶስት መኝታ ክፍል ማለት ነው።
አፓርት አፓርትመንት ነው አፓርትመንት ነው።
okay okay በቃ እስኪ ስልካችሁን ይዝና እም፣ አሁን እንኳን ልፈልግ ሰው ሲጠይቀን የውጭ ምናምን የሚፈልጉ ሰዎች ካሉ ወይም ለእኔ እንኳን አልፈልግም ለሰዎች አንዳንዴ ይጠይቁኛል አ፣ ስልካቸው ሰጣቸዋለሁ እሺ።
ዶክ ዶክ ዶክማን ያልሽ ዶካ ዶክና
ዶክና
ዶክና ሪል ስቴት።
እሺ እሺ በቃ ስልካቸው ስልኩ ይዛለሁ okay እሺ፣ መልካም ቀን።